ወይዬ እንዴት ነህ?
ወይዬ እንዴት ነህ?
አስናቀች ንጋስ የሚል ወደ እኛ ጋር የገባ ቤቱ ሳለ የዛሬው አስገ- ሳይሆን እ?
እ- የዛሬው እ- ሳይሆን የቆየ በሰኔ እስቲ check አድርጊ ሰኔ ላይ
አስናቀ አስናቀች ነጋሲ
ይሄ አስናቀች ንጋስ እ።
አስናቀች ነጋሴ እ። ሰኔ ላይ
እሺ አየዋለሁ፣ እነግርሻለሁ።
ይሁና ደውዪልኝ እሺ